Hello? ሄሎ ሄሎ፣ አቤት።
ብር ለማስተላለፍ ላስ- ለማስገባት ነበር ወደ BestBet ማለት ነው።
እሺ፣
እና withdraw deposit ምናምን የሚለው ነገር አልመጣልኛል አልገባልኝ አለ።
ምንድን ነው ምንም አያመጣልም ነው?
ምንም ምርጫ ነገር አያመጣልኝ። ቻፓስቲ ምናምን የሚሉት ነገር የሉም የሚመጡ እነሱ ነገሮች አልመጣሉ።
check እናደርጋለን። ትንሽ ቆይታ ሞክረው።
እሺ